ማማከር
ሰላም ነው እግዚአብሔር ይመስገን።
ማለት ከጠዋት የተመረመሩት ውጤት ስንት አለ ነው?
የምን ውጤት ነበር?
የሜዲካል የሜዲካል እዚህ ዋሽንግተን
ስንት ሰዓት ነው የመጣችሁት?
ስድስት ከአምስት ሰዓት ምናምን
እ?
አምስት ሰዓት ምናምን ከሁለት ሰዓት እስከ ሶስት ሰዓት ሊቆዩ ይችላል። ይደርሳል።
ይደርሳል። እሺ ወረቀቱ ከኤምባሲ መጣ። sticker ኡ የሚለጠፈው ኤምባሲ ላይ ነው እዚህ ነው የሚለጠፈው?
እ?
sticker ዋ እቺ የምትለጠፈው ወይ medical ዋ ላይ
እስኪ ስልክ ልስጣችሁ እ?
ስልክ ልስጣችሁ
ምን አልሽኝ?
ስልክ ልስጣችሁ ሌላ እሺ እሺ ስጥልኝ። አማን ስጥልኝ። ንገረኝ እናስ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሀምሳ ሶስት አስራ አንድ ሀምሳ ሶስት ሀምሳ አንድ አስራ አንድ ሀምሳ ሶስት አስራ አንድ አዎ
እሺ እሺ